hello hello ይሰማኛል አይሰማም ይሰማል።
እሺ ምን ነበር
ትንሽ location ኡ እያወዛገበኝ ነው።
የት ነው ያለኸው ከእንትን ምን ነበር ከ- ከቱቱ እሺ፣ ወደ አምባሳደር አምባሳደር ቲያ- ወደ አምባሳደር ቲያትር ወደ አ፣ ወደዛ ስቴዲየም ነው ነው?
የተሰራው። አ፣ ወደዛ ነው የተሰራው። ከሰምሩ ደግሞ ያለው YouGo Church እና መጀመሪያ በአርባ አምስት ነው የተሰራው። ወደ ሰላሳ አምስት ቀነሳችሁት።
ንገረኝ ኦርደር ነምበሩን
አሁንማ ኦፍ ታይሙን ላይ እየወጣ ነው።
ንገረኝ እሺ ኦርደር ነምበርክን አግኝተህ ከዋል ከስተመር ጋር እየሄድክ ነው አዎ አዎ፣ ስልሳ አራት ሰባ ስል- ስልሳ አራት ሰባ አራት
ተባራች ቱቱ ከገ ነው አይደል ቱቱ ማለት አዎ መ- የመጀ
ቱቱ ማለት ገርጅ ነው ነው ወይስ አይደለም ሩዋንዳ
ኦኬ ሮዋን ቃሴ ካረግልሃል እሺ አሁን
እ- ጎርጅ አይደል ያለው ከስተመር
ዋጋ አለው ኮምፒቲ ልለው ሰዓት ጋር ሰሙ ጋር ይሻሉ ወይም ከስተመሩ ቦታ ሲቀይር ቀደም ብለህ ብትነግረኝ ጥሩ ነበር
መሪያም እንደዛው ነው አርባ አምስት ተሰጥቶ ወደ ሰላሳ አምስት ተቀነሰ አ- እኮ ቀድመ ብለህ ከስተመር ዩጎ ቻርጅ ሲቀይር ብትነግረን ጥሩ ነበረ። ከስተመር አስቀይር ጥሩ ነበር።
እ-